የተለያየለት ልብ ያዝኖ ሊከፋ ምወዳት ከልቤ ነበረ በተስፋ ስትሰናበተኝ ላይ ቀመተከዜ ሰው አልሰማ ያልኩኝ በፍቅሯ መያዜ ይኸው ዛሬ ስንቴ ሆዴ ባባ ተናነቀኝ ተናነቀኝ እንባ ይኸው ዛሬ ስንቴ ሆዴ ባባ ተናነቀኝ ተናነቀኝ እንባ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ያኔ ሲነግረኝ ሰው ፈርቶ አቋሟኗን አይቶ ለእኔ እንደማትሆነኝ አሰማማርኩና ስትሄድ ወዴ ባባ ተናነቀኝ ተናነቀኝ እንባ ያኔ ሲነግረኝ ሰው ፈርቶ አቋሟኗን አይቶ ለእኔ እንደማትሆነኝ አሰማማርኩና ስትሄድ ወዴ ባባ ተናነቀኝ ተናነቀኝ እንባ ሰው ልኬ አታውራተው ሲለኝ ያኔ ሰው ልኬ አታውራተው ሲለኝ ያኔ ሰው ልኬ አታውራተው ሲለኝ ያኔ ሰው ልኬ አታውራተው ሲለኝ ያኔ ለስንት ያሉት ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር ልሰናበት ብዬ ሳወጋት ቀርቤን ይጨነቅ ጀመረ የሚወዳት ልቤን እንዳለ ቦሌ ካለሷ እግሯን ሲነሳ እንዳለ ቦሌ ካለሷ እግሯን ሲነሳ አፏቢ ሲል ግን ማለንደ ሰው ይገርማል አንዳንዴ አፏቢ ሲል ግን ማለንደ ሰው ይገርማል አንዳንዴ እንዳለ ቦሌ ካለሷ እግሯን ሲነሳ እንዳለ ቦሌ ካለሷ እግሯን ሲነሳ አፏቢ ሲል ግን ማለንደ ሰው ይገርማል አንዳንዴ አፏቢ ሲል ግን ማለንደ ሰው ይገርማል አንዳንዴ ሰው ልኬ አታውራተው ሲለኝ ያኔ ሰው ልኬ አታውራተው ሲለኝ ያኔ ሰው ልኬ አታውራተው ሲለኝ ያኔ ሰው ልኬ አታውራተው ሲለኝ ያኔ ቃሏን አምኜ ስቀርባት መስሎኝ የማላጣት ይህ ሳይመጣ ገና አልሰማማልኩና ስትሄድ ወዴ ባባ ተናነቀኝ ተናነቀኝ እንባ ብሪ በከንቱ ልንዛሬ ጥላሽ ስትሄድ ፍቅሬ ይህ ሳይመጣ ገና ሰው አልሰማማልኩና ስትሄድ ወዴ ባባ ተናነቀኝ ተናነቀኝ እንባ ሰው ልኬ አታውራተው ሲለኝ ያኔ ሰው ልኬ አታውራተው ሲለኝ ያኔ ሰው ልኬ አታውራተው ሲለኝ ያኔ ሰው ልኬ አታውራተው ሲለኝ ያኔ ሰው የፈራው ደርሶ ሐዘን ልቤን ውርሱን ተለይታይ ስትሄድ ተናነቀኝ ልቅሶ ልሰናበት ብዬ ሳወጋት ቀርቤ